hello ሄሎ ኤፍሬም ወይ እንትን ነው የትኛው shop ነው ያልከኝ?
አረካ ላይ ያለ አረካ ቴሌ የሚለው shop አ የመቼ ነው እንደዛ የሆነብህ?
ዛሬ እኮ ነው ዛሬ ነው የተቆረ- የተቆረጠብኝ።
ምንም አይነት transaction የለውም ነው የሚለው እኮ
አ እሱ አሁን እንትን አስራ ሶስት ሺህ ምናምን ብር ነበር። አሁን system ላይ እያየሽ ነው ብሩን ዜሮ ዜሮ ነው የሚለኝ ነው የምልህ።
system ኡ አዎ
ኤፍሬም ሶዶ በሚል cashier ነው አይገባሽም?
አዎ ኤፍሬም ሶዶ አረካ የምል
አዎ ኤፍሬም ሶዶ
አረካ አንድ የምር ነው?
ጠብቀኝ ቆይ። ኤፍሬም መልሼ እደውልልሃለሁ እሺ።
እሺ እሺ